ጤና ይስጥልኝ ሀሚድ ነኝ ምን ልርዳ
ናባ እንትን ነበረ እንትን ነበረ ብር አልገባም ነበረ ገባ ብዙ የምን?
አድርግና
ትኬት ነው ወይስ ዊዝድሮ ነው ውዞ
ዊዝድሮ ነው እሺ አንዴ ጠብቀኝ
ጤና ይስጥልን ቤስት ቤት ረዴት ነው የምንረዳው
sister እንትን ነበረ ብር ውዞ አረግና አልገባም እ
ብር ውዞ አረግቼ ነበር ከዛ አልገባም።
እሺ ስንት ብር ነው approve አድርጌ አስራ አምስት ሺህ እሺ አሁን የደወልክ እም፣ የቤስት ቤት ቁጥርን ቆይ ንገረኝ
ዜሮ ዘጠኝ አስራ አምስት እሺ አንዴ ጠብቀኝ ዜሮ ዘጠኝ አስራ አምስት እንደገና አስራ አምስት ዜሮ ዘጠኝ አስራ አምስት አስራ አምስት እንደገና አስራ አምስት አስራ አምስት ሰላሳ ሰባት ሰባ አራት ሰላሳ ሰባት ሰባ አራት ሰባ አራት እሺ ግን ሲስተር አንዴ ነው እንግዲህ ሞርዋ እንደማን ይገባ ሌላ
ምንድነው ሲስተር ሁሌ አንድ ቀን በሀያ አራት ሰዓት አንድ ጊዜ መውጣት ብቻ ነው የምችለው። እንዴት ግን አንዴ ብቻ ማውጣት ሳይሆን ከአስር ሺህ ብር በላይ ከሆነ approve መደረግ ስላለበት ነው
አይ ዘጠኝ ዘጠኝ ሺህ ካስገባ ራሱ እ?
አንድ today limit ደርሷል ነው የምለው። እሺ ሁሌ አንድ ጊዜ ዘጠኝ ሶስቴ ዘጠኝ ከሶ- ሶስቴ ከዛ በላይ ከማ- ካወጣ አ፣ limit አልፏል ነው የሚል ግን normally አንዴ የምታወጣ ከአስር ሺህ ብር በላይ confirm መደረግ ስላለበት ነው ይኸው ሁለት ጊዜ ብቻ ነው ወይ አንድ አንድ አንድ ቀን አንድ ጊዜ ስናወጣ ሁለተኛ ጊዜ ሲደረግ እናንተ መደወል ነው እንጂ አይገባ አዎ check መደረግ ስላለበት ነው እሺ እሺ